ሄሎ ሄሎ ሰላም በል።
አመሸሽ። አይሰማም ይሰማል። ምን ነበረ?
እ እንትን ነበር እንትን መደራደሪያውን ጭራሽ አላመጣልኝም።
እ?
ማለት
ምኑን
አንድ game ሲቀር እ የምትደራደሪበት አለ አይደል? የሚሰጥሽ cash out ኡ cash out ኡ እ አላመጣልህም?
አ
አዎ አንዳንዴ cash out odd ታይቶ ምናምን odd አ።
ብዙ ከሆነ የማይፈቅድበት situation አለ። maybe ለዛ ይሆናል። ጽሁፍ አላመጣልህም?
አላመጣውም።
ምንድን ነው የሚለው?
ምንም አላመጣውም።
cash out option ኡ አልመጣልህም አ ነው? cash out የሚለውን ስትነካው ነው የማያደርግልህ።
አይ ጭራሽ አልመጣልኝም።
እስቲ ወይ screenshot አድርገህ ማለት ትልክልኛለህ?
ከእናንተ ላይ የሆነ እንደሚልህ?
ችግር ካለ ብዬ ነው።
አይ cash out እየሰ- ምንም ችግር የለም እስካሁን።
አይ ቅድምም አላረሙም ነበር ደውዬ ነው ያሳረምኩት።
አዎ፣ አይ አንዳንዴ ላይታረም ስለሚችል ጨዋታ አልቆ ቶሎ ላያረሙት ስለሚችል እሱ እኛ ጋር ደውለን እ፣ የሚያረ- የምናረመው አለ
አ እንጂ cash out እየሰራ ነው።
okay
እስቲ ሞክረውና
እሺ እምቢ ካለ ደውል ለመልሰህ።
እሺ እሺ፣ መልካም ምሽት።
እ